የሆቴን ይስጥልን በስተቤት
እንትን አላረመውም ነበርና አንድ ጨዋታ ኬት እሺ
እሺ አስር አስር
ሰማንያ ስምንት እሺ
ዜሮ አንድ ዜሮ አንድ አስራ አራት
ኦኬ አንድ ጨዋታ ላይ ያልታረማለሁ አይደለ?
አዎ አዎ ጨዋታው አልቋል።
አዎ
Hello
አቤት እሺ፣ ለ provider ኦች አሁን እልክላችኋለሁ። ትንሽ ጠብቅና ከአስራ አምስት ደቂቃ በኋላ ይስተካከላል። እሺ አባ
ከአስራ አምስት ደቂቃ በኋላ አ
እሺ አሁን ላሳውቅልህና ያልታረመ ስላለው አንድ ጨዋታ
አዎ እንዲታረሙ ላሳውቃቸውና
እሺ ከዛ ይስተካከላል። እሺ፣ ትንሽ ቆይተህ ወይ ደውል ወይ check አድርገው።
እሺ እሺ እሺ